ሙሉ ጤና ይስጥልኝ። ቃል ኪዳኔ ከብስቴዎች ምን ልርዶ?
Cash out upload ለማድረግ ነው።
ስንት ብር ነው?
ስድስት ሺህ ብር።
እሺ ዛሬ ነው።
አ እሺ በዚህ ስልክ ቁጥር ነው Best Bet የሚጠቀሙት?
አ እሺ አንዴ መስመር ላይ ይጠብቁኝ።
ዘጋኸ? ኖርማል እሱ ከለም አንተ የማታ ስልክ እንድንቀራ ወጉ ደረሰሽ?
ሄሎ ሄሎ።
አቤት።
እሺ confirm ተደርጓል። process ላይ ነው ይገባሉታል።
እሺ፣ አመሰግናለሁ።
እሺ መልካም